ሰላም ጤና ይስጥልኝ። በስቴት
እስኪ ወላሽ እንትን እንትን በችት ብር ውትድሮ አድርጉት።
ወይስ መቼ ነው?
እንትን ማ ሁለት ጊዜ ነው።
መቼ መቼ?
ትላንት ማታ እና እሺ
እና ትላንት ከሰዓት ስንት ብር?
ከሰዓት ስምንት መቶ ከሰዓት ስምንት ሰው
ማታውስ?
አምስት ሺህ ማታ ማታ ደግሞ አምስት ሺህ ስልክህን ንገረኝ። የቤት ቤት
ዜሮ ዜሮ ሰሜን ሀያ ስምንት
ሀያ ስምንት
ሰማንያ አራት ዘጠና አምስት ዘጠና አምስት ስልሳ ስድስት ኩምርሻል ነው ኩምርሻ
የቤት ቤት ስልክህን ነው የምትነግረኝ።
አብስት ቤት ስልክ ይሄ ነው የምትጫወትበትን እ የምትጫወትበትን አስቸጋሪ ሰው ሰማኸኝ አደዋል ዋስኛው እርሽን ተዋ አይ ትንሽ ቆይ እሺ ዜሮ አምስት ዜሮ ዜሮ ሰሜን አምስት ዜሮ ዘጠኝ ዜሮ አምስት እ
ዜሮ አምስት
محمد أربعة سبت ዘጠና ሶስት አርባ ሰባት ዘጠና سبعنا سبت እሺ
تلسة أمس
አንዴ ቼክ ላድርግልህ። የለም በትላንትና በዚህ ቁጥር ها ዊዝድሮ አላደረጋችሁም። በዚህ ቁጥር ትላንትና
ትላንት ማታው አምስት ሺህ እኮ ገባኝ። የለም
ሁለቱም የለም አዎ
እንዴ
ስልክ ቁጥርህን ንገረኝ። የቤት ቤቱን በደንብ ወይ ደግሞ ቀኑን check አድርግና ንገረኝ።
ያለ